No. Hello. hello hello hello፣ ጤና ይስጥልኝ።
አብሮ ይስጥልን።
እግዚአብሔር ይመስገን። እንትን stand up comedy ለመግባት ነበር።
እሺ ይቻላል። የስንት ሰዓቱን ነው መታደም የፈለጉት?
ያው የስንት ሰዓቱ የስምንት ሰዓቱን። እሺ ስሙትን ይንገሩ።
እም፣ ሶስት ነኝ ከልጆቼ ጋር
እሺ የእርሶን ስም ይንገሩኝና ከዛ ብዛቱን ይዛለሁኝ።
መቅደስ መቅደስ መቅደስ ማን?
በላይ
እሺ የ- ለስንት ሰው ነው ቦታ ማስያዝ የፈለጉት?
ሶስት
እሺ ስልክ ቁጥሮትን ይንገሩኝ።
ስልሳ ዘጠኝ ዜሮ ዘጠኝ ሶስት 69 ዜሮ ሰባት 07 ሰላሳ አምስት
35 ስንት ነው መጨረሻው? 39 እሺ እ፣ ትኬቱን እዛው በቦታው ነው የሚያገኙት። ከቻሉ ቀለ- ቀደም ብለው ይድረሱ።
ያው መንገድ ጀምሬያለሁ። ከዛ በቃ ጥሩ። እሺ በደረሱበት ሰዓት ያገኛሉ ትኬቱን።
hello።
እዛው ሲኤምሲ ሚካኤል ጋር የመንግስት association ህንጻ።
በቃ እንደሚከፈል መስሎኝ ነው እንጂ እኔ እራሱ እዛው ጌሻ ተማሪ ነኝ።
okay፣ ማለት እዛው እዛው ነው ለመክፈል።
የሚከፈለው።
በቃ ውሳኔ በባንክ መስሎኝ እ፣ transfer ላደርግ ነው።
እህ፣ እህ፣ እህ። አይ እዛው ነው እዛው ነው። እሺ እናመሰግናለን። መልካም ጊዜ ይሁንልዎት።
እሺ፣ እሺ፣ ሰላም ነው።
አሜን።